hello ሰላም ጤና ይስጥልኝ Best Bet
ማታው ሶስት መቶ deposit አድርጌ
እሺ post አድርጌ ሁኔ ግን አልገባም።
እሺ deposit ከምን ላይ ነበር ያረከው? ከቴሌብር ነው ከ CBE ነው?
ከቴሌ ብር ቴሌብር የላከልን text ቴሌግራም ላይ ላክልን። እሺ
የት ልላክ?
ቴሌግራም Best Bet support team ይለው ላይ የለም እሱ አዎ።
ላይ ቴሌብር የላከልን text ላክልን። እሺ የት? እሺ፣ ቁጥ- በዚህ ቁጥር አይደለም በዜሮ ሶስቱ ቁጥሩን ልንገርስ አ
ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት በዚህ ቁጥር?
በቴሌ ብር መሴ- የ- የላከ message በዚህ ቁጥር ልላክ?
አዎ በ message ሳይሆን ቴሌግራም ላይ ነው ምስልከው። እሺ እሺ እሺ መልካም ቀን።
እም።
እሺ